ሲያከበረ አልበገርም ብሏል አተኩኝ ያልደፈሩ ውብ ውብ ጸዳል አሽከርከር ቅናት ልዩ ነገር ስላቋሟ ልናገር ከኔ የላትም ብዬ ላደርጋት የውብ ድንበሩ ውብ ውብ ጸዳል የኔ ፍቅር ደምቃለች ተውባለች ሳይዋት ልብ ተሰርቃለች ውበቷን አድንቄላት አፍቃሪዋ ቆንቆላት ተሸነፍኩላት የለችም ተሰውራ ልቤን በመፈክታ ፍራ ሰፈሯን የምታውቁ ንገሩኝ ሳትደብቁ ልዳን ተጭንቁ አካል የጋደ ስሜት ያየ መቶ በእሷ የታገዘ ፍቅር እሷን እሷን ብሎ ተከትሎ ታየ ያያት መሰሰ መውደድ የፍቅርን ጉዞ ለብቻ ይዘጉ በአጭር ቢታጠቁ ፍቅር ይብስ ያስቸግራል ከንፈር ካልሰነቆ መባባል ተማቁ በአጭሩ ልታጠቅ ሸሚዜን ልሰብስብ ፍለጋው ብቻ ነው የሚያዋጣኝ ሳስብ እነቃነቃለሁ ዝም ብዬ በሜዳ መላው ተፈጥሮ ተሸክማው ሜዳ ጸዳሉ ባቷ ነው የደግ ባቷ ነው አይሸበላ አንገቷ ዳሌና ባቷ ይውረገረጋ መላ አካላቷ ጸዳሉ ቤቷ ወዴት ነው ቤቷ ጸዳሉ ባቷ ነው የደግ ባቷ ነው ሸበላ አንገቷ ዳሌና ባቷ ይውረገረጋ ሸታ አካላቷ ጸዳሉ ቤቷ ወዴት ነው ቤቷ ያችን ያችን ሳውራ የልቤ ልቤ ነገር እንደርተኛው ታዘበኝ ያገር ሰፈር ጉዳለኝ ጉድ ጉድ ዞሬ ዞሬ ካችሁነ እንግዲህ የሳለቀሽ መጣሁኝ ልፈልግሽ ተበቶ የናትብቄ ባጭሩ ሽባ አድርጌሽ ሸፍ ሸፍ አድራሻሽን ፈልጌ አቶችሽ ማማራቸው አለንቀነት አላቸው አንገቴ ጣላርጊያቸው ለፍቅር የኔ ናቸው አታርቂያቸው ያለሽበት ቢርቀኝ ትዝታ ጓዜዣለሁ እንግዲህ ልከተልሽ ፍቅሬ አካሌ ልበልሽ ውብ ጸዳሌ ነሽ አካል የጋለ ስሜት ያየለ መቶ ባንቺ የታገዘ ፍቅር አንቺን አንቺን ብሎ ተከትሎሽ አይኔን እያየሽ ፈዘዘ መውደድ የፍቅርን ጉዞ ለብቻ ይዘልቁ ባጭር ቢታጠቁ ፍቅር ይብስ ያስቸግራል ከንፈር ካልሰነቆ መባመር ተማቆ ባጭሩ ልታጠቅ ሸሚዜን ልሰብሰብ ፍለጋው ብቻ ነው የሚያዋጣኝ ሳሰብ ዞራለሁ በሀገሩ ፈልጌ እንዳላጣሽ መላው ተፈጥሮዬ ከልቤ ሚዘሽ ጠፋሽ ጸዳሉ ባቷ ነው የደግ ባቷ ነው ሸበላ አንገቷ ዳሌላ ባቷ ይውረገረጋል መላ አካላቷ ጸዳሉ ቤቷ ወዴት ነው ቤቷ ጸዳሉ ባትሸጋ የደግ ባትሸጋ ሸበላ አንገትሽ ዳሌላ ባትሽ ይውረገረጋል ሽንጣ አካላትሽ ጸዳሉ ባትሽ ወዴት ነው ቤትሽ የበርን ከበላይ ማወቅ ጽጌረዳ ከበረ አልበገርም ብሏል አልተኩኝ ያልደፈር ውብ ውብ ውብ ጸዳል ናት ሽክርክር ቀናት ልዩ ነገር ስላቋሟ ውብ ውብ ጸዳል የኔ ፍቅር ደምቃለች ተውባለች ሲያዩ አለበት ተሰርቃለች ውበቷን አድንቄላ አፍቃሪ ሚዋቆቁላ ተሸነፍኩላ የለችም ተሰውራ ልቤን በናፈቅ ጠበራ ሰፈሯን የምታውቁ ንገሩን ሳትደበቁ ልዳን ተችንኩ አካል ያይጋለ ስሜት ያየለ መቶ በሷ የታገሰ ፍቅር እሷን እሷን ብሎ ተከትሏት አይኔ እያያት ፈሰሰ አካ የጋለ ስሜት ያየለ መቶ በእሷ የታገሰ ፍቅር እሷን እሷን ብሎ ተከትሏት አይኔ እያያት ፈሰሰ አካ የጋለ ስሜት ያየለ መቶ በአንቺ የታገሰ